አንድ አንድ ሄሎ፣ ጤና ይስጥልኝ።
አቤት።
ከቺፕቺፕ ነበር የምደውልዎት።
አ ቺፕራሽ ላይ game ተጫውተው የቁርስ ጥቅል አሸንፈው ነበር።
አ አሸንፌ ነበር።
እሺ፣ gift ኡን ለመስጠት location check እያደረግን ነበር። የት ነው location ኡ?
አዳም አዳማ።
አ
እሺ፣ እናመሰግናለን። መልካም ቀን።
እና መቼ አሁን ይደርሳል?
ሳይሆን እንደውልዎታለን መልሰን።
እሺ እሺ